ተነስቼም አላለቅኩም። አዎ
ሄሎ አቤት አቤት አይሰማም። ጉዳይ ድርጅት ነው የደወሉት። እንድርዳው አ አ እንትን እሺ እንጂ አውራት እሺ
ሄሎ ሄሎ ሄሎ ምን አሉኝ? ይቅርታ
እንትን ፈልገን ነበር ነው
ሄሎ
አይሰማም።
እሺ አሁን ሄሎ?
ይሰማል።
እንትን ፈልገን ነበረ ስራ
ሄሎ አይሰማም።
ይሰማል፣ ይሰማል። ስራ ለመቀጠር ፈልገን ነበረ።
እሺ ሙሉ ስሞን
እ፣ ጊዮን ማን ነው?
እሺ ሙሉ ሊሆን ስሞን ይችላል።
ይንገሩኝ።
ጊዮን መላኩ። እኔ አይደለሁም የምቀጠረው፣ ወንድሜ ነው።
እድሜ
እድሜ እድሜ እሺ እድሜ
እድሜ ሀያ ዘጠኝ
እሺ ስልክ ቁጥር
ስልክ ቁጥር ይሄ የተደወለበት ነው ግን እሺ ንገረኝ። ዜሮ ዘጠኝ ሀያ ሶስት
እሺ ሀያ ሶስት ሀያ ሁለት ሰማንያ ስድስት ሰላሳ አራት ሄሎ
ዜሮ ዘጠኝ ሀያ ሁለት ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ሀያ ሁለት ሰላሳ ሄሎ ስድስት ይሰማል።
ይሰማኛል እና ይሰማኛል።
እሺ ቆይ እንዲህ እሱን አናግሪው እሱን አናግሪው
ሄሎ ሄሎ ሄሎ ሄሎ አይሰማም
አሁን ይሰማል። አሁን በደወሉ ስልክ ቁጥር ያዝ።
አ አሁን ደወልኩት ማለት ነው 09 23 22 86 34
እሺ የሚኖሩት አካባቢ
አሁን ካራ ኮተ ካራ
እሺ መስራት መስራት የሚችሏቸው ስራዎች
ማለት በያፌ ጋርድነት ነው ታውቁ
ሄሎ ምን አሉኝ?
guard guard እ፣ guard
እሺ እኛ በዚህ ስራተኛ አናስቀጥርም። አሁን እኛ ጋር ያለው ምን መሰሎትኝ በጥበቃ ስራ መስራት የሚችሉ ከሆነ ወይም ደግሞ ሙያ ካሉት ወይ ደግሞ በተማሩበት የትምህርት ዘርፍ ያዝሉት።
እ፣ በ management ዲግሪ አለኝ
እሺ
በ management ዲግሪ አለኝ በዚህ ሙያም ካለ የሰው ኃይል ሆኜ ስለዚህ እሰጣለሁ መረጃ ከየት ሰሙ?
እ፣ ሄሎ ምን አሉኝ?
እ፣ ስልጠናና እ፣ ስምሪት ማለት ነው የሰው ኃይል ሆኜ ሰርቼ አውቃለሁኝ የጸጥታ ስራ
እሺ እሺ እ፣ ስለ ጉዳይ ከየት ነው መረጃ ያገኙት?
ተለጥፎ አግኝቼው ነው ሐራ ላይ ማለት ነው እሺ ማስታወቂያው ነው ሙሉ መረጃዎትን ሞልቻለሁ። ሄሎ አቤት እሰማሻለሁ እየሰማሁሽ ነው
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮ ለማስያዝ እንደውልሎታለን። በተጨማሪም የተለያዩ የስራ እ፣ የተለያዩ ስራዎች ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link ልክሎታለሁ።
እሺ እሺ አመሰግናለሁ እሺ ስለደወሉ እናመሰግናለን። መልካም ቀን ሎት እሺ እሺ እኔም አመሰግናለሁ እሺ